ሰላም ጤና ይስጥልኝ።
ለምን አለ እግዚአብሔር ይመስገን።
ማሽናችን ግን አላለቀም እስካሁን?
በምን ነበር የገባው?
ፕሪንተር ተብሎ ነበር የገባው እና እ?
ፕሪንተር ተብሎ ባለፈው አም- ባለፈው ሳምንት ይደርሳል ብላችሁ ነበር።
እሺ
አሁን አልደወላችሁልኝም ባለፈው ሳምንት።
የማሽን ቁጥር ትነግረኛለህ?
እሺ እሺ። PMA
PMA ሶስት ዜሮ መቶ ሰላሳ ሰባት ሶስት ዜሮ መቶ ሰላሳ ሰባት ሰባት ነው።
በፕሪንተር ነው የገባው?
አዎ በፕሪንተር እሺ check አድርጌ ላሳውቅ።
እሺ እሺ